Good afternoon reception ጨልቱ speaking።
ሞሮኮ ፈልጌ ነበር አንድ ሰው ለመቼ ፈልገው ነው?
ዛሬ ስንት ሰዓት ስንት ሰዓት አለ?
አስር ሰዓት እ ከዛ በኋላ አለን።
ከአስር ሰዓት በፊት የለም።
አሁን መምጣት ከቻሉም አለን።
እ okay እሺ። አሁን መንገድ ላይ ነኝ፣ ግን ምናልባት አርባ ደቂቃ ሀምሳ ደቂቃ ይፈጅብኛል።
ለአንድ ሰው ነው።
አንድ ሰው አዎ።
እሺ ማን ልበል ስሞትን?
መሰረት
ስልክ ልውሰድ?
ዜሮ ዘጠኝ እሺ ሰላሳ ስምንት እሺ ሰላሳ ዘጠኝ እሺ
እ ሰላሳ ሶስት ሰማንያ አራት
እሺ ይዤልዎታለሁ። ይምጡ።
ሰባት ሰዓት ላይ እደርሳለሁ።
እሺ ቀደም ቀደም ማለት ከቻሉም ይድረሱ።
already ግን ትንሽ ይፈጅብኛል። ከሩቅ ቦታ እየመጣሁ ነው።
እሺ እሺ እሺ